hello hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልሎት።
እሺ እ ቺፕቺፕ ሲሰሙ ሊያስቸገሩት ነገር አለ። አሁን አዎ።
የእርስዎን order እያየው ነበረ።
አይ፣ ሁሉም የ- order ኡ fail አድርጓል። በምክንያት ነው።
fail አድርጓል እንጂ አሁን ግን ደውሎልኛል። አንድ ልጅ እየመጣን ነው ብሎኝ። ተ- አዎ እሱ order- በ personal order ያደረጉት ነው አደለ?
okay group order ኡ አ- group order ላይ ነው ምሎት።
እዚህ አካባቢ ላይ ሰው ስለሌለ እኛ አካባቢ እስካሁን ድረስ ሰው ተጠቃሚ ስለሌለ okay ለዛ ነው ተዋውተው እንትን ነው ያለውና አዎ እንጂ አሁን- system ኡ ላይ ያው ያስቸገሩት ነገር የለም።
እሱ ላይ ችግር የለም። ሰው ስለሌለው ብቻ ነው እንትን ያለው።
እሺ እሺ፣ እሺ check ለማድረግ ነው። እናመሰግናለን።
እሺማ እሺ እሺ፣ መልካም ቀን።